Hello? Hello አቤት፣ ጤና ይስጥልኝ።
ጤና ይስጥልኝ።
ምን ልታዘዝ?
የቴሌብርን ጥያቄዎችን ለመጫወት ፈልጌ ነበር። ጥያቄዎች ግን አልገቡልኝ።
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ትደውላለህ መጀመሪያ።
እሺ፣
ከዛ ሰባት ቁጥር ተጭነህ አማርኛ አድርገህ
እሺ፣ ሶስት ቁጥር ለመጫወት የሚለውን ምረጥ።
እሺ፣ ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
እ
ስለዚህ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ እ ሶስት ቁጥር ላይ ጥያቄና መልስ እድሎን ይሞክሩ የሚል ነው። አንድ ቁጥር ላይ ይመዘግባሉ። ሲመዘገቡ ትኬት ይገባሉታል።
እ ትኬት ማለት የእድል ጨዋታ መጫወቻ ማለት ነው።
አዎ፣
እ ኮይን ማለት ደግሞ ጥያቄና መልስ መመለሻ ማለት ነው።
እ
ይሞክሩትና እምቢ ካሉት መልሰው ይደውሉ።
እሺ። ትኬት ግን በሚሄድ ነጻ ትኬት ሽልማት እ ተለቅ አዎ፣ ይለታል።
ትኬት ማለት የቴሌቪዥን እ የእድል ጨዋታ መሞከሪያ ማለት ነው።
እ እሺ እሺ